ጤና ይስጥልን Best Bet
ጤና ይስጥልን ሰላም ነው አለን። ሰላም ነው አለን። ወደ የሆነ ጥያቄ ልጠይቅ ነበረና
ይቻላል።
ከ Best Bet ላይ ወደ ቴሌብር withdraw አድርጌ አስተላልፌ ነበረ እሺ
ሰላሳ ሺህ ብር ማለት ነው።
እሺ አስር ሺህ ብር ብቻ ነው የገባ እስካሁን ሀያ ሺህ አልገባም።
እሺ በዚህ ስልክ ነው።
አዎ በዚህ ስልክ ነው።
እሺ እስቲ አንድ ጊዜ ሊሉት መስመር ላይ ጠብቁኝ።
እሺ እሺ ሄሎ
ሄሎ እ፣ መቼ ነበረ ወጪ ያደረጉት ገንዘቡን?
በሀያ ስድስት በፈረንጆች እሺ December 26 እሺ እሺ አሁን text ገባሉት።
text እ፣ አላየሁትም።
እሺ አይ፣ ትንሽ ቆይቶ ይገባሉታል። ከኛ side confirm መደረግ ስለነበረበት ነው confirm አድርገ ይሉታል።
እሺ አመሰግናለሁ።
እኛም እናመሰግናለን። መልካም ምሽት።
Okay.